በጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ ራስ ማኛገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ ሌሊት ከጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ ራስ ማኛገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ
ትዝ ይበልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ ባለፈና ከዚህ ደረስ ከዚህ ደረስ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ
Voi miliard venele Altishali otile Altishali oti al oshe Ulai gam hu yavo Shehu yavo Yered alenu kmo geshem Voi מתחבק ונלך אל תשאלי אותי מתי אל תשאלי אותי על בית אל תבקשי ממני זמן חכה לא עוצר לא נשאר נשאר ትዝ ይበልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ ደረስ ከዚህ ደረስ בואי, תני לי יד ונלך. אל תשאלי אותי לאן, תשאלי אותי על אושר. אולי גם הוא יבוא, כשהוא יבוא, ירד עלינו כמו גשם. בואי, נתחבק ונלך. אל תשאלי אותי מתי, אל תשאלי אותי על בית. אל תבקשי ממני זמן, חכה לא עוצר לא נשאר.
ሌሊት ከጭቃ ላይ
אל תשאלי אותי על אושר. ירד עלינו כמו גשם.
ከጭቃ ላይ נתחבק ונלך. אל תשאלי אותי מתי. זמן לא מחכה, לא עוצר, לא נשאר.
ሌሊት ከጭቃ ላይ ራስ ማኛገር ፈረስ ቢጥልህ ራስ ማኛገር ወንድም ያትናደድ ራስ ማኛገር ማንም አላየህ ራስ